ሄላ ወይዬ ወይዬማ እሺ የፓስዋርዱ ብቻ ነው ያለቀው የፕሪንተሩ አላለቀም እንደዚህ ወስጄ እጠቀማለሁ ካልሽ ወስደሽ ተጠቀሚ እስከዛ አሁን ላይ ገና ፕሪንተር ገና እየጠበቁ ነው የምትጠብቂ ከሆነ ብለውሻል እኮ ባሽኑ እናንተ እኮ እንትን ላ- እሺ ሳመሪ ዝም ብሎ ይወጣልኛል እሺ በዚሁ
መተሻ አናግሪያቸው እሱን አላውቅም እማዬ በቃ እሺ እመጣለሁ በቃ እ? እንዲህ ወስጄ መጠቀም እፈልጋለሁ ካልሽ ወስደሽ መጠቀም ትችያለሽ እሺ አይ ፕሪንተሩን እጠብቃለሁ የምትይ ከሆነ ደግሞ ትጠብቂያለሽ
ግን ይልሽ ፕሪንተሩን ሳያልቅ በዚሁ ሳመሪ ማውጣት እችላለሁ ችግር የለውም ከዛ ፕሪንተሩ እናንተ ጋር ይቀመጣል እንትኑ ማሽኑ
እስቲ እሺ መስመር ላይ አንዴ ጠብቂኝ እንዳትዘጊው እሺ እሺ እሺ ተመሪ ልጠይቅልሽ ክፍያ ካለ
እንትን ነው ለምነው የምችለው በቃ እኔ መንገድ ትራንስፖርት ለመንኩ ያለ ሁሌ ሄድን ዋናው ቢሮ ሄድን በቃ ምን አማራጭ አጣን እኔ ደግሞ ስጥልኝ ከዛ እሷ ትመልሰኝ ስጥልኝና እሷ ትመልሰኝ ከዛ ለእሷ ምንድን ነው ብላ እንትን ትጠይቂ እኔ ራሴ አስረዳታለሁ
እንደዛማ አይቻልም እኮ ነው። እኔ ያው ተጠያቂነት አለብኝ እኮ ነው።
ምን ብሎ ነው የሚጠይቀኝ ለምን ቼክ ታረጋታለህ ነው ለምን ትሰሩዋለህ አንተ እኮ አትሰሩም ለምን ትሰሩዋለህ አንተ
ካለም ዝም አለ- ደው- ደውዬ ያለውን ነገር ወይም ትምጣና ነገ አናግራታለሁ።
ነው እንጂ
ሄሎ አዎ ለሰመሪ ክፍያ ከፍለሽ መውሰድ ትችያለሽ ሰመሪም ብለውሻል እችላለሁ አይደለ እሺ በቃ አዎ።
ነገ እመጣለሁ ውዴ በቃ ፎርሙን ይዘሽ ነይ እሺ እሺ ውዴ እሺ ለሰመሪ ስምንት መቶ አምስት ብር ለሲም ካርዱ ደግሞ ስምንት መቶ አምስት ብር ትከፍያለሽ ለፕሪንተሩ ደግሞ ያው ሲመጣ ነው ለፕሪንተሩ ደግሞ የምትከፊው እሺ እሺ በቃ እሺማ